ጤና ይስጥልኝ ቤት ቤት
እንትን የቴሌ ብሩን አደላኩልን
ወደ ቴሌ ብር ልከ ነው?
አይደለም እሺ እንትኑ አካውንቱ የለም። ዛሬ ለማድረግ ዲፖዚት ለማድረግ የለም አካውንቱ የቴሌ ብር።
በቴሌ ብር ዲፖዚት ማድረግ ፈልገ ነው?
አ ቻፓ ላይ አለ። እሺ ቴሌ ብር
አላወኩም አጠገቁም እ ይኸውልህ ልክ እንደ በፊቱ deposit እንደምታረገው ቻፓ እና ሳንቲም የሚል አማራጭ አለ አይደለ? ሁለቱን ተጠቅመ ነው ወደ account account account ወደ
ቻፓ የሚለው ከላይ ላይ ከላይ ነው ያለው።
ይኸውልህ መጀመሪያ voucher የሚል አለ፣ ከዛ ቻፓ፣ ከዛ ሳንቲም የሚል ነው ያለው እና መሀል ላይ መሀል ላይ ቻፓ እ
deposit ላይ ልግባ።
አዎ ከዛ ቻፓ የሚለውን ስትመርጠው ቴሌብር ቻፓ ላይ አለ።
እሺ ከዛ
ከዛማ ቴሌብርን ተጠቅመ deposit ማድረግ ትችላለህ። ቻፓ የሚለው option ላይ ቴሌብር አለ ነው።
እሺ ቆይ እስኪ ልንቀና እስኪ እሺ እሺ